የትንኝነገር
ሄሎ
ሄሎ ሄሎ፣ ሰላም ጤና ይስጥልኝ።
Hello ሰላም ነው አለ እንትን ገዝቼ ነበረ የኦቾሎኒ ቅቤ ሞልቼ ነበር system ኡ ላይ ሶስት ሆነን ለመሙላት አንደኛው ላይ out of stock አለና ተመላሽ አላረገልኝም ብሎ
በዚህ ቁጥር ነው order ያደረጉት
አዎ አስራ አንድ
አስራ አንድ ሀያ ሶስት ስልሳ ሰላሳ አዎ ሶስት ይቅርታ፣ በዚህ ቁጥር ግን order አላደረጉም ወይ በሌላ ቁጥር አለ?
pending ነው የሚለው እዛ pending የመጀመሪያው ነው የሚለኝ
የመጀመሪያ order ዎት ነው የመጀመሪያ order ዎት አይ አይደለም ከዛ በፊት እ፣ በ- ከሌሎች ጋር ነው ግን የገዛሁት እንጂ
ነው። ይሄ ቁጥር ቺፕ ላይ አልተመዘገበም፣ አይወጣም። ይቅርታ፣ በሌላ ቁጥር ሞክረው ከሆነ
እ፣ እስኪ እንትን ልንገርሽ እ፣ አንዷ የእንትን ያለችው እሺ ዜሮ አብራ በአንዴ ጠብቂኝ እዚህ ላይ ላይ ያለች
ያው ሰላሳ ዜሮ ዘጠኝ ሀምሳ አንድ ሰላሳ ሁለት ስምንት ሰዓት ስልሳ አንድ ሰላሳ ሁለት ስልሳ አንድ ደቂቃ በላይ አውቶቡስ ስቶክ ያላት ለሷ ነበር
ዜሮ ዘጠኝ አስራ አንድ ነው ያለው ዜሮ ዘጠኝ አስራ አንድ አዎ ሌላ ጥያቄ ነው የሚስተናገደው።
ሀምሳ አንድ።
ሀምሳ አንድ ሰላሳ ሁለት ስልሳ አንድ
ቅድስት በሚል ነው አዎ አሁን እኛ በመኪና ነው የቆየው። አንዱ ወጥቷል።
product ኡ ምን ነበር? ይቅርታ ማነው? አንደኛው ማነው?
ኦቾሎኒ ቅቤ
ተማምነው ነው የወጣው።
ዛሬ ነው እያዘዙ ያሉት።
አይ ቆይቷል ካዘዝን የአንዷ ተመላሽ ተደርጎላታል ለእኔ ግን አላረጋችሁልኝም ሁለታችን ሞላንና ቅድስት ስልት ሞላ እምቢ አላት
እዚህ ማለት የዩኒቨርሲቲ መኪና ሲዘራው እንጂ ከለሩ ይሄ ሆኖማ እንጂ ናቸው። የሆነ ሽማግሌ አርመናጣ ነው ወጣ። የሆነ ወጣ።
አይ ይቅርታ፣ በቅርብ በዚህም ቁጥር ኦርደር አልተደረገም። ኦቾሎ ቅርብ አይደለም አንድ ሁለት ሳምንት ይሆነዋል እና ተመላሽ አታረጉም ማለት ነው የታዘዘውን ብር ማን ነው የምት- ነው ተመላሽ እናደርጋለን። ግን ትናንትናም ደወልኩኝ
ቁጥሩ ሲገኝ ነው እንጂ ቁጥሩ እንዴ ካልተገኘ ብር አስገብቻለሁ በቴሌ ብር ከፍያለሁ በቴሌ ብር ከፍያለሁ
product ኡ እዚህ ጋር system ላይ እያሳየን አይደለም። ትላንት አይተውሎት ነበረ።
ትናንትና ደውልልሻለሁ ብላ በዛው ቀረች
ኦቾሎኒ እዚህ ጋር
ዋይ ተመላሽ የተደረገላትን ቁጥር ተቀብዬ እንትን ልበልልሽ ይቻላል። እሺ እሱ ይቻላል።
ሌላ ሰው ጋር ደግሞ ትነግሪያለሽ እንደ አዲስ ይሆንብኛል ቁጥሯን ይንገሩኝ።
እሷ ጋር ደውዬ ነው ገና ከዚህ ከቅድ ነው የማገኘው ስልኳን ቁጥሯን መልሼ እደውላለሁ እሺ እሺ እሺ።